ጤና ይስጥልኝ። ቃል ኪዳን ከቤስት ቤት ምን ልርዳዎ? ሄሎ ሄሎ ቤስት ቤት ነው ምን ልርዳው?
አሁን አስር ሺህ ያወጣ ነው የኔ account ቴሌብር አይገባም።
በዚህ ስልክ ቁጥር ነው የቤስት አዎ፣ ቤት?
ይሄ ነው። አዎ፣ እሺ አንዴ መስመር ላይ ጠብቁኝ።
እሺ
ሄሎ ሄሎ እሺ ወደ ዜሮ ዘጠኝ አስራ አምስት ሀያ አምስት ሀምሳ ሶስት ሀምሳ ሶስት ነው የሚልኩት።
አዎ
እሺ አሁን ገብቶሎታል። check ያድርጉ።
እሺ ውስጥ
ምን አሉኝ?
የቴሌብር ውስጥ ነው ያገባ?
አዎ፣ ውስጥ አዎ።
አየሁ፣ እሺ አየሁ።
መልካም ቀን። እሺ